ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አበበ ቴዎድሮስ አቤት አቤት ከዊ ፕላስ ሶሉሽን ድርጅት ነበር ምደውልልዎት።
ኬት ከዊ ፕላስ
ዊ ፕላስ እሺ አ፣ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው።
okay አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
okay ያ ምንድን ነው? ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ድርጅታችን ይህን የሚያደርገበት ዋናው ምክንያት አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናምንም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅሞች የላቸውም። ስለዚህ በጋራ የሚቆጥቡበትና አቅማቸውን የሚያጎለብቱበት የቁጠባ ስርዓትም ይዘን መጥተናል።
okay እንዴት አዩት ሀሳባችንን?
አሪፍ ነው የሚበረታታ
እሺ እናመሰግናለን። እርስዎም ፍ- ፈቃደኛ ከሆኑ እና ከእኛ ጋር መስራት ሀሳብ ካሉት ዊ ፕላስ ሶሉሽን ፕሮቫይደር የሚል application አለን።
okay እሱም ከ Play Store ወይ ከ App Store ላይ አውርደው መመዝገብ ይችላሉ። በተጨማሪም ደግሞ document መላክ ከፈለጉ ቴሌግራም ቁጥርም አለን።
okay እሺ እያሽከረከሩ ከሆነ text ላደርግልዎት እችላለሁ።
text አድርግልኝ እሺ እሺ እሺ በ- በምልክልዎት ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄ እመለስ- ካሉት እንቀበላለን።
እመለሳለሁ፣ ደውልልኝ።
እሺ እሺ ማርያምን እመለሳለሁ።
መልካም ያስተዋል።
አሁንም ሁሉን መልካም።
እናመሰግናለን።
አትጨውጭ።
ማታ ምሳ